Hello. ወዬ,
ሀምሳ ስምንት ሀምሳ ስምንት ዘጠና ሶስት
ሀምሳ ስምንት ዘጠና ሶስት
ዘጠና ሶስት ምን ሆነብህ?
order ውስጥ ሆነ ተሰራ
ከምግብ ቤት ነው።
አ
ስም ማን ነው?
ብሩክ እንዳለ
ብሩክ ሀምሳ ስምንት ዘጠና ሶስት ነው ያልከኛ።
ሀምሳ ስምንት ዘጠና ሶስት አለ።
ውዬ ቼክ አደረግለው ምግብ ቤት ምግብ- ብሩክ እሺ፣ ሌላ ኦርደር እያለሁ ልስራ።
እኮ ይሄኛው እንደ ውዬ ቼክ አደረግልሃለሁ ቶሎ እንዲሰጡ ብሩክ ከጆዬ ያስከው አይደለ አ
እኮ እሱ ደውዬ ቼክ ላድርግ ያለውን ነገር ማለት ነው።
ጌጣጌና ደግሜ